ምንርዳውት
Hello ሁሉ ስፖርት ምንርዳውት
እንትን ዘጠኝ መቶ ብር withdraw አድርጌ ነበረ አልገባ ትላንት አልገባማ transaction ትላንትና።
history ላይ ይግቡና screenshot አድርገው እኮ።
ቴሌግራም ላይ ላኩልን።
successful ብሏል።
አዎ እሱን screenshot አድርገው ቴሌግራም ላይ ላኩልን።
እሺ እሺ እሺ እልክልሻለሁ። እሺማ ቴሌግራማችን website ኡ ላይ አለ እዚህ ጥያቄ ምልክቱ ጋር።
ጥያቄ ምሳ በሱ ላክላችሁ።
አዎ
እሺ እሺ እሺ